hello ጤና ይስጥልን። ቤት ሰላም ነው?
እንዴት ነው?
አለን ሰላም ነው?
okay በስገድ ተበላሸ ሲል መጣው
withdraw ነው withdraw አድርገ ነው
ቤት ቤት withdraw ነው deposit ነው ምንድን ነው? withdraw ነው deposit?
account ውስጥ account ቤት ቤት ውስጥ
እሺ ምንድን ነው የሆነብህ?
መልሳ አንድ ቦታ አምስት መቶ አንድ ቦታ ሶስት መቶ እሺ ስልክ ንገረኝ። ቤት ቤት ነበር
ዜሮ ዘጠኝ እሺ
ዜሮ ዘጠኝ እሺ አልኩኝ።
ዜሮ ዘጠኝ ዜሮ ዘጠኝ አገ አዎ ዜሮ ዜሮ ዜሮ ዘጠኝ እሺ ዜሮ ዜሮ ዜሮ ዜሮ
ሀያ አምስት ሀያ ሰባት